ነው። ሰላም ጤና ችብችብ
ሰባካ ሆቴል ባለፈው ትዕዛዝ ወደ ሌላ ሄዶብኝ እንመልስሻለን በቴሌ ብር ብላችሁ ደውላችሁልኝ ነበር።
እሺ ምንድን ነበረ product ኡ?
ሽንኩርት
እሺ ስልክ ቁጥር ይንገርኝ እስኪ።
ዜሮ ዘጠኝ አስራ አንድ አስራ አንድ
ስልሳ ዘጠኝ እሺ
አስር ስልሳ ሶስት
የተሳሳተ group ላይ ገብተው ነው።
አዎ የተሳሳተ group ገብቼ የተሳሳተ ነው እና ብሩ refund እናደርጋለን ብላችሁ ቅዳሜ ምዕራፍ- ልደውዬ ነው።
ማን ጋር ገብተው ነው? ይቅርታ
እ፣ ምዕራፍ እንዴት ነው መሰለኝ የገባሁት ከመንበረ group ወደዛ ሄጄ
okay፣ ይቅርታ ስድስት ኪሎ
አዎ ስድስት ኪሎ
እሺ፣ አሁን ይደረግሎታል። ይቅርታ በጣም
ችግር የለም። እሺ፣ አመሰግናለሁ።
እሺ ነው።
እሺ፣ እሺ።